አመቻችልሃለሁ። በለጠፈው ከሆነ ደግሞ አይናማ አለኝ። አዎ፣ አቤት እሺ፣ ሰላም ነው ነው እግዚአብሔር ይመስገን።
አላችሁ ስልካችሁን ከቲክቶክ ነበር የሰርኩት ነው እሺ
ኢስታሯን አንድ ነጥብ ሁለት ባንክ እናመቻቻለን የሚል አይቼ ነው።
ኢሳት
ኢስታር መኪና ኤሌክትሪክ
ቁጥር ልስጥህና ቼክ አድርግ።
እስቲ ይፍታልኝ። ሀያ ሀያ ሁለት ሞዴል ቁጥር ሀያ ሀያ ልስጥህና ሁለት ሞዴል ሶስት ነጥብ አንድ የሚል አዎ።
የድርጅት ቁጥር ልስጥህና ቼክ አድርጋ ዜሮ ዘጠኝ ሀያ ስልሳ ሀያ ሰባት ሁለት ሞዴል አለኝ። ሀያ ሀያ ሁለት ሞዴል ዜሮ ዘጠኝ ስልሳ ሰባት አርባ አራት ሶስት ነጥብ አንድ አርባ አራት ሰባ ሰባ
እ ሰባ ሰባ ፋይፌሌ ሰብ- ከመጠን ሰባ ሰባ አ ደግሞ አፍ ይለም ሁለት ወር በይ ደግሞ እሺ፣ ባይ ስልሳ ሰባት አርባ አራት ሰባ ሰባ አ
እሺ ደጃ ኢየሱስ ወንዴ